ሰላም ጤና ይስጥልን ችብችብ
ሰላም ነው እማ።
ሰላም ይቅርታ አሁን ደውዬ ነበር ስልክ ሰተሽኝ፣ ስልኩ የተሳሳተ ነው መሰለኝ። የድራይቨር
ተሰጥቶት ነበር። አሁን ኦርደር አዘን አልመጣልንም ብዬ ጠይቄ ነበር።
እስኪ ስልክዎትን ያስተኛል። ይቅርታ
የ- ማ- የትኛውን የነገርሽኝን አይ አይደለም የ- የእርስዎ አስራ ስምንት አስራ ስምንት ዜሮ ዜሮ እሺ ስልሳ ሰባት ሰባ ሶስት ስልሳ ሰባት ሰባ ሶስት ሰባ ሶስት ነው።
ሶስት አዎ።
ምን ነበር product ኡ?
ፓፓያ
ሀያ ዘጠኝ ሀያ ዘጠኝ ቤት ነው የተሰጠውት ስልክ አዎ እሱ አይሰራም።
ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ዘጠኝ ነው ያልሽኝ ሀምሳ ሰባት ነው እንዴ? እሺ
አዎ፣ ይሞክሩት ይሰራል።
እሺ እሺ እሺ፣ እሺ።